ሄሎ
ሄሎ ይሰማውታል?
ሄሎ እናትዬ፣ አሁን ደውዬ ነበር አልገባም ብሩ እኮ።
ምን አሉኝ ደንበኛችን?
አሁን ደውዬልሽ ነበር ብሩ አልገባም።
እሺ፣ በዚህ ቁጥር ነበር ያስመዘገቡት?
አዎ አሁን እኮ ደውዬልሽ ነበረ ሀምሳ አምስት ብር እና ሰላሳ ብር እናንተ ጋር ሄዶ ኧረ በስመ አብ።
እሺ፣ ታምሩ በሚል ስም ነው ያስመዘገቡት አይደል?
አዎ አዎ እሺ፣ ደንበኛችን እኛ ጋር ስለተስተካከለ betting site ኡ እንዲያናግሩ ብለኖት ነበር።
ኦ፣ ኧረ በቃ እስኪ ያው በቃ ይጥፋት ያው በቃ ሁሉም አመሰግናለሁ አመሰግናለሁ ያው በቃ አሁን ልኬላለሁ ቫሙስ አላልሽኝም እንዴ?
እኮ ቫሙስ እኛ ወደ ቫሙስ እንዲተላለፍ አድርገነዋል። አሁንም ድረስ ሳይገባ ከቆየ ግን እነሱን ያናግሯቸው በእኛ በኩል ስላለፈ ነው።
በቃ እሺ ያው እናት አመሰግናለሁ ያው በቃ እሺ፣ መልካም